ሆስፒታል አሁን የመንግስት ሆስፒታል የመንግስት ሆስፒታል ሰላም ነው እናቴ? እንትን አዘን ነበረ እዛ አባዶ የሚመጣ ማለት ነው እ እና አልወጣም ቆየ በጣም
መቼ ትላንት ነበር ያዘዙት?
ትናንት ነው ያዘዝነው።
እስኪ አንዴ ቁጥሮት ይንገር፣ ስልክ ቁጥር ይንገሩኝ አንዴ። ሰላሳ ሰላሳ አንዴ ደብቂኝ።
ጥሬ ተሯኒ ስላልሆንኩኝ ነው ይቅርታ። እሺ ዜሮ ዘጠኝ ሰላሳ ዜሮ ዜሮ ዜሮ ዜሮ
አርባ ሶስት አርባ ስድስት የስ
የሚለው ምን ነበረ?
ብዙ ነገር ነው። ወደ አስራ አንድ አይነት item ኦች ናቸው።
ሽንኩርት፣ ቲማቲም፣ ካሮት፣ ሎሚ አን- ምናምን አቮካዶ ሎሚ፣ አቮካዶ፣ ፓፓዬ፣ ነጭ ሽንኩርት፣ ዝንጅብል ወደ አስራ አንድ ምናምን አካባቢ መሰለኝ item ነው የ driver ቁጥር ልስጥዎት?
ወጥተዋል
አዎ check እንዲያደርጉ የት እንደደረሰ።
እንጂ ወጥተዋል።
አዎ ወጥቷል።
እስጪኝ እሺ ዜሮ ዘጠኝ ሀምሳ ስድስት ዜሮ ዘጠኝ ሀምሳ ስድስት ሰላሳ ዘጠኝ
ሰላሳ ዘጠኝ ዘጠና ስምንት አርባ ሰባት
እሺ ዘጠና ስምንት አርባ ሰባት በረከት ይባላል። ምን የት እንደደረሰ ይጠይቅ።
ዜሮ ዘጠኝ ሀምሳ ስንት ነበር? እሺ ሀምሳ ስድስት ሀምሳ ስድስት አዎ ሀምሳ ስድስት እሺ ድጋሚልኝ ይቅር ሰላሳ ዘጠኝ ሰላሳ ዘጠኝ ዘጠና ስምንት አርባ ሰባት ዘጠና ስምንት አርባ ሰባት እሺ አመሰግናለሁ።
እሺ መልካም ቀን ነው።
እሺ እናት